Hello. ಇಡು ಇಡು ಇಡು ಇಡು እናቷ ማታወራ እንደ ሲበርች አስራ ሁለት ዘጠና ስምንት አስራ ሁለት ሀምሳ ሶስት ነው። ስልካቸው ይዘጋ። ዘጠኝ አስራ ሁለት ዘጠና ስምንት አስራ አምስት ሀምሳ ሶስት ሰላሳ ሶስት ነው የምጨረሰው።
ያሽ
ያልሺው በቃ ያልሺው። ተደጋጋሚ ጊዜ ወልጎ ያለ ስራ ስልካቸውን ሪፖርት አድርጊ።
ሰይጣን አንቺ አውራ አንቺ እኮ ነው ልሽ አ ሄሎ
አ ስልካችሁ መስመራችሁ ሊዘጋ ነው። እሺ
ምን አልሽ?
መስመራችሁ ሊዘጋ ነው።
ወይኔ እቺ ስጋ ምን ሆና ነው? ምን አልሽ?
መስመራችሁ ሊዘጋ ነው።
ጂል
ሄሎ